ሄሎ ሄሎ ጤና ይስጥልኝ።
ሚኒስትር ሆምስ ነው እንዴ?
አዎ ልክ ነው። ምን ልርዳዎት?
እንትን አክሲዮኑን የት ነው የምናገኘው ብዬ ነበር።
የት አካባቢ ነው እርስዎ እኔ የሚቀርቡት?
ሽሮ ሜዳ እንደዛ ከሆነ ልደታ መምጣት ይችላሉ።
ልደታ እዛ ወደ መርካቶ።
ልደታ ወድ- ፍርድ ቤቱን ያውቁታል አይደለ?
Okay አዎ፣ እዛ ፊት ለፊት ወደ አብነት መሄጃው ጋር ኦኬ ልደታ መርካቶ ገበያ ማዕከል እንላለን።
Okay። እሺ እዛ ground ላይ ነን ስሙትም አለበት።
እ ዮሐንስ እሺ አቶ ዮሐንስ ማስታወቂያችንን ከምን ሰምተው ነው?
ሬዲዮ እሺ መች ይችላሉ ታዲያ? እ፣ እስከ ማታ አንድ ሰዓት አለን።
Okay። እ ወደ ወደ ነገ ምናምን ነገ ጠዋት ልደውልሎት።
ወይ ወይ ቀጣይ ሳምንት ላደርጉ ይችላል። ነገ ካልወጣው በቃ እስቲ ነገ check ላድርጎትና ጠዋት እ ሌላ አካባቢ አራት ኪ- ወደ አክራ ወደ አራት ኪሎ ወደ መገናኛ የሚቀርባለ እንዴ?
Maybe እንዲህ ማድረግ እንችላለን። እርስዎ እ።
ቢሮ ምርቆት ከሆነ እርስ ያሉበት ጋር መተን ሙሉ መረጃ መንሰ- መስጠት እንችላለን፣ ማውራት እንችላለን።
Okay በቃ እሺ፣ እንትን እላለሁ።
ስለዚህ ጠዋት በቃ- ልደውልሎትና ከሁለቱ አንዱን አማራጭ እንጠቀም።
በቃ እሱ እናደርጋለን።
እሺ እሺ እሺ thank እሺ እናመሰግናለን።
እሺ ቻው።